Hello hello hello
Dilo, አቤት dime.
እግዚአብሔር ይመስገን
Eh, taxi, እንትን ነው፣ መኪና እንትን ነው፣ እሱ አ ቴሌግራም- ማሊባባ
አዎ፣ የሆነ ቪጎ አውቶማቲክ መኪና ተሽቷል።
ቪጎ አለ ሁለት ሺ አስራ አምስት
አዎ፣ ግን የባንኩን ብቻ ነው ያስቀመጠው። ካሽ ስንት ነው?
አጠቃላይ ስድስት ከአምስት ነው የሚባለው መኪናው
መጨረሻው ነው።
አይ ከፍተሻ በኋላ ድርድር አለው
እ፣ በ cash መጨረስ ይቻላል ነው ወይስ እኛ እናስጨርስ?
ምኑን
ከ- ከባንክ ጋር ያለውን ክፍያ እኛ ነው የምንጨርሰው
አና ትናንት ጨርሱት።
አዎ አንተ የቆጠብክበት ካለ ጥሩ ይፈጥንልሃል ካልሆነ ግን እኛ እንጨርስልሃለን
ምን በ- የት ባንክ ነው የተያዘ?
ማይክሮ ፋይናንስ
አይ ማይክሮ ፋይናንስ ነው።
አዎ
አድራሻቸው የት ነው?
መስቀል ፍላወር ናዝራ ሆቴል ፊት ለፊት
እሺ፣ መጨረሻው ግን አይደለም አይደል?
አይደለም ከፍተሻ በኋላ ድርድር አለው አዎ
እሺ እሺ እሺ